ቤተሰብ አንድ ያገናኘኝ እስቲ አንድ ሰው
ደውላችሁ አይሻልም?
እሺ። አይ ከማገናኘት ከ
አይ ከሰራልኝ ስላልሆነ ነው ና ውሰድ እያሉኝ ነው። ላንሳ እንዴ?
እ ላንሳው እንዴ? ውሰድ እያለች ነው አሁን።
ብርሽ ብርሽ ብራን ውሰድ እያለች ነው። ይቀበል አይ አትቀበል።
እሺ እንግዲያውስ አትቀልሽ።
ደውይ። እሺ አንድ ወይ ደውይላት።
አገናኘኝ ብታገናኘኝ ግን ደስ ይለኛል። ስልካቸው እየሰራልኝ ስላልሆነ ነው።
እሺ ይኸው ላገናኝሽ።
እሺ ሄላ
አብ ሞይ
ከቢዩ ነው ኦርደሩ ትንሽ ወይ- ቆይቶብን ነበር እና ከስተመሩ በጣም እ፣ አልፈልግም ከዚህ በኋላ ስላለን ይቅርሽ እናት አታሽጊለት።
መልካም እሺ እሺ እሺ አለች።
hello እሱ ቤ በቃ ትተህ ውጣ እሺ ሳትፈርም እሺ እሺ እሺ